መጨረሻው ስንት ሰማንያ ሰባት hello አቤት
እስኪ check ላድርግና እደውልልሻለሁ እሺ
አዎ ለምን hello ጤና ደውልልኝ ይስጥልኝ አቤት ሰላም ነሽ?
እ መደወል አትችሉም እንዴ በዚህ ስልክ አዎ በዚህ መደወል አንችልም እ አንችልም አንችልም
ምን ይላችኋል
ይመልሳል በቃ ወዲያውኑ እንትን ያደርጋል
ቁርጥ ያደርጋል ስለሆነ back ያደርግብናል ወዲያውኑ ይመልሳል አይደለ drop ነው የሚያደርገው
እ እሺ አሁን እ ትሞክርልኛለህ እዚህ ጋር ሆኜ አየዋለሁ
እሺ እም?
አድኮል ማድረግ ይችላል አይደል እ አድኮል ማድረግ ስለሚችል እ፣ አድርጌ ልሞክር እንደዚህ እንዳለ በ- ወይ ያኛው አለ አይደለ ሁለት ናቸው አይደለ
እሱ አልገባማ ዛሬ ስለመጣ እ
እሱ ስላልመጣ ዛሬ
አሀ አልገባም ግን እንደዚሁ እንዳለ አድኮል አድርግና እኔ ልሞክረው እንደዚሁ እንዴት ጠብቀኝ።
አድርገ አሀ ወደ ሌላ
አንተ ጠብቀኝ እንደዚህ waiting ላይ ቆይ እሺ፣ ጠብ ቆይ ቆይ አንዴ ጠብቀኝ እሺ እም፣ እሺ። እሺ አሁን ማድረግ ትችላለህ እሺ ባይዘዌ አድኮልም አያስደርግህም እ ታውቃለህ አድኮልም አያስደርግህም አሁን ማስደረግ ነበር ኦኬ አማ ስላልተፈቀደልህ ሊሆን ይችላል እሺ ችግር የለውም እንዝጋውና ወይ በሌላ ስልክ
ዝጋውና መልሰህ ደውልልኝ እኔ በሌላ ስልክ ልሞክር ቸክ አርግ እሺ ዝጋውና እደውልልሃለሁ አንተ ቸክ አርግ እሺ